ሄሎ ሰላም ጸልልኝ።
ው ሲስተር አቤት ፕሮሴሱ አልገ- ያው አልገባም እኮ ው ፎጀሩ ተመላለስኩት ታውቃለህ። ደገምኩት ደገምኩት እኔ
ም- ምን ሆኖብህ ነው አባት?
አይ በፎጀር ላይ ተደጋገምኩት።
እሺ ከዛ አሁን ወደ ከንሰር ራሱ የለም እንዴት ይላል ቤንዲንግ ብቻ በቃ።
እኮ withdraw ነበር ያደረግከው አይደለም?
አይ withdraw አልነበርም በ voucher ላይ አስቀምጤ ብቻ ነበረች።
ምን ውድሮ አልከኝ?
አይደለም አዋ withdraw አይደለም እሺ በ voucher ብቻ ነው ያስቀመጥኩት።
በ voucher ብቻ ማለት ምን ማለት ነው?
voucher አታውቅም?
እኮ በ voucher እኮ የምታስቀምጠው withdraw ስታደርግ ወይም deposit ስታደርግ ነው።
አይ deposit እኔ በ voucher ላይ withdraw አደረኩትና እንደዛው አስቀመጥኩት።
እኮ በቮቸር ዊዝድሮ አድርገህ ማለት ነው።
አዎ አዎ አዎ እኮ ይኸውልህ እ- ግን ወደ ወደ አዘዝከው አልገባልህም።
አዎ አልገባልም እና ደ- ይኸውልህ ምን ደግሞ አ- ታደርጋለህ መሰለህ?
እ፣ ዊዝድሮ ለማድረግ ስትል በቮቸር የሰጠ ኮድ አለች አይደለም?
አይ ኮዱ እኮ ኮዱ ኮድ አለ ኮድ አለ። አሁን ኮድ አንተ- አለው አዎ፣ ግን እሷን አልጻፍኩም ኮድ- ኮድ እሷን አልጻፍኩም ኮድ እና እ፣ አይደለም ባትጽፈውም voucher history ላይ ታገኘዋለህ ገብተህ።
እሺ ከዛ እሷን code copy ታደርጋትና ያንተ account ላይ ገብተህ deposit የሚለውን ትነካለህ።
አው ያው አውቃለሁ እኮ ያ ግን አሁን screenshot ኡ አልተ